ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ጤና ይስጥልን።
አብሮ ይስጥልን።
አሁን ደውዬ ነበረ cash out አድርጌው account ኤ ላይ አልመዘገበልኝም።
withdraw አድርገው ነው?
withdraw አላረኩም።
እሺ
cash out ቀረኝ፣ ጨዋታው ሲቀረኝ cash out የሌለ አዎ።
cash out አልኩት፣ confirm አልኩት እና ከዛ ነው
ከዛ ምን አለ?
ምንም አላለም። በቃ account ኤ ላይ የለም።
በቃ system update የተደረገ ስለሆነ ነው። ወደ ከሰዓት አካባቢ ሞክሩት በድጋሚ። እሺ መልካም ቀን።